ነበረ እኮ ተስፋነ ምንም አይደለም እኮ ብሏል። hello አቤት
ሄሎ አቤት አቤት።
ሄሎ
ኧረ ይሰማኛል ጌች አይሰማ?
ይሰማኛል ይሰማኛል።
እሺ በሰባ ሰባ ስምንት ስለደወልኩልህ ነው ጌች፣ ይቅርታ ችግር የለውም ችግር የለውም።
ስልክ ልሰጥ ነበረ ጌች።
እሺ አንዴ እሺ ልስጥህ?
ወይ አንዴ እሺ ዜሮ ዘጠኝ አስራ ዘጠኝ
ዜሮ ዘጠኝ አስራ ዘጠኝ ሀምሳ ስድስት ሀምሳ ስድስት ሰላሳ ስምንት ሰላሳ ስምንት ስልሳ አምስት ስልሳ አምስት አዎ
ማን ስሙ?
አለማየሁ
እሺ ዜሮ ዘጠኝ አስራ ሰባት ዜሮ ዘጠኝ አስራ ሰባት ዜሮ ሶስት ዜሮ ሶስት አርባ አምስት
አ- ስንት አርባ አምስት አርባ አምስት አርባ አምስት ሰባ
ሰባ ሹሜ ሹሜ ግርማ
ሹሜ አዎ ሹሜ ግርማ
እ፣ ግርማ እሺ ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሁለት እሺ አስራ ስምንት አስራ ስምንት ዜሮ ሁለት ዜሮ ሁለት አስራ አንድ አስራ አንድ ጸጋዬ ጌትነት ጌታነህ ጸጋዬ ጌታነህ አዎ
እሺ ዜሮ ዘጠኝ ስልሳ ዘጠኝ
አንዴ ቆይ እሺ
ዜሮ ዘጠኝ ስልሳ ዘጠኝ ስልሳ ዘጠኝ ሰማንያ አምስት
ሰማንያ አምስት
ሰባ ስምንት ሰባ ስምንት አስራ አንድ አስራ አንድ እ፣ ጌቺ ይቅርታ ይቅርታ ዜሮ ዘጠኝ አስራ አንድ በለው ጌች እሺ አስራ አንድ ዜሮ ዘጠኝ አስራ አንድ ስልሳ ዘጠኝ
እሺ ሰማንያ አምስት ሰባ ስምንት እሺ ንጉሴ ንጉሴ
እ፣ ንጉሴ ቦልቻ
ቡልቻ አዎ እሺ እ፣ ዜሮ ዘጠኝ
እሺ ሀያ ሁለት ሀያ ሁለት ሀምሳ ሰባት ሀምሳ ሰባት ዘጠና ዘጠና ዘጠና ሰባት ዘጠና ሰባት አዎ ወርቅና አክሊሉ
እሺ
እ፣ ሌላ ደግሞ ዜሮ ዘጠኝ
እሺ አስራ አንድ እሺ ሀምሳ ዘጠኝ ሀምሳ ዘጠኝ አርባ ሁለት
አርባ ሁለት ሰባ ስምንት ሰባ ስምንት ተገኔ ለማ
ለማ እሺ ተገኔ ለማ እናመሰግናለን በእውነት እሺ ጌቺ
እግዜር ይስጥልን እ፣ ጌቺ አንተ ጋር ምናልባት የላኩልህ አባል ከሆኑ ለብቻው ያዝልኝ እሺ እንድልክልኝ እሺ እሺ እሺ ጌቺ አመሰግናለሁ እሺ ቻው ሰላም እሺ